ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሽ ኮርነርስ የሚሲ ነው።
አዎ አልፌ ነበር የምደውሉት ደንበኛችን እሺ፣ ፖስት ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
አይ ምንም ብዙ ተጠቃሚ የለውም እንደምታውቂው፣ ማለት ሁሉም በራሱ ፖስት ስለሚከፍል እሺ
እንደዛ ነው።
እሺ፣ ደንበኛችን ስሞትን ለያዝ።
ይቻላል።
እሺ ይነግሩኛል ስሞትን።
የሚያምረው
እሺ ደንበኛችን፣ ምናልባት ምንም አይነት ችግር ከገጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። መልካም ቀን ይሁንልዎት።